hello ጤና ይስጥልኝ።
ሰላም እንዴት ዋሉ?
ሄሎ ሄሎ ይሰማል አይሰማም? ይቅርታ።
ይሰማል። የአስራ አንድ ሰዓቱን የኮሜዲ ቦታ ለመያዝ ነበር።
እሺ በ link ተመዝግቧል።
በ link አልተመዘገብኩም። ስንት ነው ክፍያው? የኔ እናት መደበኛ አራት መቶ VIP አንድ ሺህ ብር።
በ link ልመዝገብ እዛ ላይ አዎ link ልላክልዎት?
እ፣ link ኡ አለኝ። ችግር የለውም። ኮሜዲያን እሸቱ የሚለው ላይ ኢትዮጵያ እዛ ንግድ እዛ ላይ- ባንክ ስለማይሰራ የኢትዮጵያ ንግድ ባንክ ስለማይሰራ እሺ ከቻሉ በቴሌብር ካልሆነም ደግሞ በቴሌብር ከሌሎት እ፣ በአካል መጣው ቲኬቱን ማግኘት ይችላሉ።
በአካል በመጣ ትኬት ማግኘት ይችላለሁ።
አዎ አስራ አንድ ተኩል ስለሆነ ፕሮግራሙ የሚጀመረው ቀደም ብለው ለመምጣት ይሞክሩ።
እሺ አመሰግናለሁ።
እናመሰግናለን። እሺ መልካም ቀን።
አረመቶ